ቤት አቤት አቤት ጤና ይስጥልን። አፊ ኦርቶዶክስ አብሮ አብሮ ሬዲዮ ስጥልን።
hello ይሰማ?
አቤት ይሰማል። አዎ።
እሺ አፊ ወርቅ ነው የደወሉት።
ከሐዋሳ ስራ ፈልጌ ነው።
okay ከሐዋሳ ነው
እህ ከሐዋሳ ነው ወይስ አዎ አዎ
so እሺ፣ እኛ አሁን የምንሰራው እንደዚህ directly አይደለም ስራ የምናገናኘው።
እሺ so የቴሌግራም ቻናል አለን ከሶስት መቶ ሺህ በላይ subscriber ያለው እሺ እዛ ላይ በቀን ከሰማንያ በላይ ስራዎች post እናደርጋለን ቻናሉ ላይ ማለት ነው። so እዛ ላይ ከአንተ field ጋር ምንድን ነው የተማርከው አንተ?
ምን ትምህርት እ፣ ትምህርት የትምህርት ምንድን ነው?
በትምህርት ሳይሆን በሙያ ነው።
ሙያ ምን ያልከው? የምን ሙያ ያለሽ?
ምርጥ ፀጉር ቆራጭ ነኝ።
እሺ እንደዛም ከሆነ እኛ እሺ።
ቻናል ላይ ስራዎች ይለቀቃሉ።
እሺ እሺ እዛ ላይ አሁን ቀን ከሰማንያ በላይ ስራ ነው የሚለቀቀው።
እሺ so ከአንተ ጋር ከአንተ የ- የስራ field ጋር relate የሚያደርጉም ስራዎች ስለሚለቀቁ እነሱ ላይ apply ማድረግ ትችላለህ።
እሺ አመሰግናለሁ። እሺ መልካም ቀን ይሁንልን።